እንጉዳይ ራሄል እባላለሁ እባክዎትን ልርዳዎ?
ጤና ይስጥልኝ እንትን ነበር እናንተ ጋር ስራ ለመገባት ነበር
ስራ ለመመዝገብ ነው ያሉኝ? ይቅርታ ለመመጣ ስራ ይቅርታ በሌላ ስልክ ቁጥር መልሼ ልደውልልዎት? ትንሽ ድምፁ እንትን ይላል ይረብሻል ያለው ነገር
እ አዎ እንትን ነው የፊት እንትን ነው ፊት ብር ወጥቼ አንዴ ላውራ እሺ ወይ ወጥተው ያውሩ ወይ እኔ በሌላ ስልክ ልደውልልዎት
እሺ አሁን
ምንም ጥርት ያለ ነገር የለውም እሺ እሺ በቃ በሌላ እሺ